Hello Hello፣ ጤና ይስጥልኝ።
እግዚአብሔር ይመስገን ደህና ደህና።
አሜን። ከ Flintstone Homes ነበረ ደወልኩልዎት።
እ፣ እ፣ እሺ፣ ሰላም ነው?
አለን አለን እግዚአብሔር ይመስገን።
እ፣ ባለፈው የሆነ ወቅት ስለ አክሲዮን አውርተን ነበረ እና ብቅ አ።
በሉ ብሎን ነበረ ወደ ቢሮ። ስለ አ።
ማስታወስ ነበረ የደወልኩት።
እሺ ችግር የለው እኔ ብቅ እላለሁ ለምን ብቅ በምልበት ሰዓት አዎ፣ okay።
ችግር የለው መደወል
እሺ፣ እሺ።
ለምሳሌ አሁን እዚህ አሁን ብለ ሰዎች ሳትሄድ የ dividend ጉዳይ እንዴት ነው አከፋፈሉ ምናምን በአመት ነው በስድስት ወር ነው ወይስ በ- Okay።
እንዴት ነው?
ያው እ፣ ስብሰባ ይኖሯችኋል የባለ አክሲዮኖች ማለት ነው። በስድስት ወር በጀት አፈጻጸም ከሆነ በስድስት ወር ይ- ይደረጋል። አለም ደግሞ በአመት ይሁን ካለ ደግሞ ጠቅላላ ጉባኤው በአመት ይሆንና በዛው dividend ኡ በስንት percent እንደሚሆን አጠቃላይ ማወቅ ይችላሉ ማለት ነው። ቀረ- እሺ እሺ እሺ ችግር የለም። እናመሰግናለን።
ቀጣይ በጣም ካለ ችግር የለው እኔ እደውላለሁ እሺ እሺ፣ አመሰግናለሁ በጣም ምንም አይደል። መልካም ቀን